አልስልኩም ማንሳው በእናትህ እንዴ!
ሄሎ
መሰለኝ ሄሎ ሄሎ እንግዲህ ቢጫ ነው እየደወልኩ ያለው ደንበኛችን አሁን ደውለው መስመሩ ተቋረጠ።
አ
እሺ አንዴ ልመዝግብ ልዎትና እንዳስተላልፍልዎት የእርሱን ስም ማን አሉኝ?
በረከት
በረከት ሞል
በረከት በስር
ማን አሉኝ?
በረከት በስር ትክክል። እሺ አሁን የደወሉበትን ስልክ ቁጥር ላይ ያዘው።
ያዝ ችግር የለም።
እሺ የት አካባቢ ነው የሚገኘው?
ወይራ ኮንዶሚኒየም
ወይራ ኮንዶ።
እኔ አሁን ደንበኛ የተመለሰብኝ ድራፍት ትናንት አልመጣም ዛሬ አልመጣም።
እሺ፣ ደንበኛችን ምን አይነት ቅዱስ ጊዮርጊስ ነው አይደለ ያልመጣሉት?
አዎ ሌላ እኔ አላስገባም ብዬ ስለምን እምቢ ብዬ ነው እንጂ ምን ሌሎችም ምን አሉ እኮ በየቀኑ እየመጡ ማሽነት ምን እንስያል
ልክ ነው ደንበኛችን እኛ ለሚክም ለሚመለከተው አካል አስተላልፍልዎታለሁ እነሱ ያመጡላቸዋል
እጠብቃለሁ።
እሺ ስለተፈጠረው ችግር በድጋሚ ይቅርታ እንጠይቃለን አይ ችግር የለም ያው ይከሰታል፣ ግን ሌሎች አያወርዱም ብሎ ነው የቀረው ይመስለኛል እንጂ በፊት ሰፈር ብዙ አወርዳቸው ለዚህ እ አይ እንደዛም ቢሆን እ ግዴታ ነው ወደ እርስዎ እንዲመጣሉት እሺ አሁን ደውይልኝ ለማንኛውም እሺ ደንበኛችን ስለደወሉ እናመሰግናለን አገልግሎት